ሄሎ
ሄሎ ጤና ይስጥልን።
አብሮ ይሰጥል።
መሲ ኮስሞቲክስ አቤት እንዴት ዋልሽ?
እግዚአብሔር ይመስገን።
እ ሀዊ እባላለሁ ከሀዊ ፕላስ ሶሉሽን ነው የምደውለው።
እሺ ምን ነበር?
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
እ ባለፈው application ኣችን ላይ ተመዝግባችሁ ነበር።
አዎ ተመዝግቤ ነበር።
አዎ እና አሁን አንዳንድ account ኦችን active እያደረግኩኝ ስለሆነ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ።
ከየት ነበረ ደው ደወልኩት ሀዊ ፕላስ ሶሉሽን
እኮ መቼ ነው የተመዘገብኩት? አልተመዘገብኩም። መች ነበር የተመ- አልተመዘገብሽም?
አዎ እ ተመዝግበሻል። system ላይ ነው እያየሁት ያለሁት እና
ማለት ምንድን ነው ስራችሁ? አላማው ምንድን ነው?
እም፣ online marketing ነው፣ application ነው እ እ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ነው እና ሱቆች፣ እ የተለያዩ እ decor ድርጅቶች፣ ሜካፕ እንዲሁም የኮስሞቲክስ ሱቆች፣ ቡቲኮች፣ እሱ ቆይ አንዴ ሬስቶራንት መልሼ መልሼ ልደውልልሽ አንዴ ስራ ላይ ስለሆነ